ኢንግሊዝ ቤት ራሄል ነኝ። ባኮም ልርዳ
አቡ ለእንትን ዶብሌ ገባው በስቴፕ በስቴፕ አስረዱኝ።
ሄሎ፣ ሄሎ አቤት ይሰማል።
ዶብሌ ገብቻለሁ ደውዬ
እ?
ደውዬ ነው ያልከው?
ዶብሌ ገብቻለሁ። አሁን ቅድም የደወልኩት ልጅ ነኝ። አስጠናቂ ኦኬ፣ እሺ፣ እሺ፣ አስጨናቂ።
ዶብሌ ገብቻለሁ።
እሺ፣ ከላይ አሁን- link የለም?
ይህ አዎ፣ ከላይ ወይም እሱን ፎቶ አንስተህ ላክልንና ቴሌግራም ላይ የትኛውን እንደሆነ መጠቀም ያለብህ ላሳይክ። login ስትል ያለውን ፎቶ አንስተህ ላክልን።
እና ደግሞ አንድ ጥያቄ ነው የሚጠይቅ እሺ ቅዳሜ ቀን አሁን ብዙ ብር ብንበላ እሑድ ቀን እ፣ ባንክ አሁን ዝግ ነው። እንዴት ነው እንዴት ነው ምን- እንዴት ነው የምንከፍለው?
እኮ ቅዳሜ actually finance ኦች አይኖሩም።
አዎ እ፣ አንዳንዴ ኦንላይን ላይ የሚኖሩበት ሰዓት አለ፣ ግን እስከ ቢሮ ላይ የሚኖሩት እስከ ስድስት ሰዓት ነው።
አዎ ስለዚህ actively ላታገኙ ትችላላችሁ። ያ ማለት customer ሩን እናንተ መክፈል ማትችሉበት እንትን ላይ ከሆነ እስከ ሰኞ መቆየት አለበት ማለት ነው።
እሺ፣ አትና- ምክንያቱም እሁ- እሁድ ቢሮ አይገቡም ፋይናንሶች።